Hello ጤና ይስጥልኝ ቤት ቤት
አንድ ሺህ ብር ከቻፓ አውጥተን withdraw አድርገን አልገባልን ልቀቅልኝ። አንድ ሺህ ብር
አንድ ሺህ ብር አዎ፣ በዚህ ቁጥር ነው።
አዎ።
ትናንት ነው።
አሁን አሁን አሁን
እሺ check ላድርግልህ መስመር ላይ ጠብቅ።
እሺ
ወደ ቴሌ ብር ነው የላኩት አዎ አዎ በሳንቲም ፔይ
እ በሳንቲም ፔይ ነው አይደል?
አዎ withdraw አድርጌ ከቻፓ ውስጥ ወደ ቴሌብር ማለት ነው። አዎ ገባ አሁን ገባ።
አሁን ገብቷል። እሺ አዎ እናመሰግናለን።
እኛም እናመሰግናለን። መልካም ምሽት።
እሺ